persona me haya azúcar, saya nggak pernah sama ya, tapi ini kalau cukup. Eh, kamu?
ጤና ይስጥልን።
ጤና ጤና ይስጥልኝ።
ከቢጃ የጥሪ ማዕከል ነው የምንደውለው። ደንበኛችን ካፌ
አሎ፣ ከቢጃ የጥሪ ማዕከል ነው የምንደውለው። ደንበኛችን እሺ፣ የእኔ እመቤት፣ የቢጃ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተቀብለዋል።
የቢጃይ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ደርሶታል።
አዎ፣ ይህ ለማረጋገጥ ነው። መልካም ምሽት።
ድምፅሽ በጣም ርቋል፣ አይሰማም።
አሁን ይሰማዎታል? ደንበኛችን አሁን ይሰማዎታል?
Hello፣ Hello፣
ደንበኛችን Hello።
በ- ከተሰማዎት ይህንን ለማረጋገጥ ነው። መልካም ምሽት ይሆንልዎት።
እሺ፣ እሺ።